ሄሎ ጤና ይስጥልን ብስትሬት
ሄሎ ጤና ይስጥልን ደህና ስም አይቷል አይደል
እ አ አ
ምን እናድርግ?
አ ትናንት ማታ ቢሮ አስቀምጬ ብስቤት ጋር ቢሮ ግን አልገባም።
በዚህ በደወሉበት ቁጥር ነው።
አ
ስንት ብር ነው? አንድ ሺህ ብር
ሁለት ሺህ አንድ አንድ ሺህ
ለቻፓ አሳውቀንለታል እኮ እም ለቻፓ አሳውቀናል።
አሁን ይገባል።
ይገባል፣ አሳውቀናል። ያስተካክሉታል። እሺ እየጠበቀን ነው እስኪመልሱልን አ እስኪመልሱልን እየጠበቀን ነው እንጂ አሳውቀንለታል። እሺ አሁን
አዎ ይገባሉታል፣ ይስተካከላል። አ- ነገ ለቻፓ አስተካክሎ ያው ያው ሰው ነበር እስካሁን ያው እየፈለጉ ነው። ትናንት ማታ ነበር።
ገብቶኛል። አዎ ለቻፓ አሳውቀናል። እሺ ያ- ያስተካክሉታል ሁሉንም።
ቴሌግራም ራሱ message ደግሞ ልኳል።
አዎ አዎ አውቃለሁ። deposit text አይ አሁን አስገባም።
እሺ እሺ እሺ